Eh, ¿cómo se dice?
ሄሎ አቤት
እንትን ፈልገ ነበረ አምቡላንስ
አምቡላንስ አለን።
እ፣ አቤት ሆስፒታል እ፣
አቤት ኦ- ኦ- ኦም ራይት ለመነሳት እ፣
አምቡላንስ ፈልገ ነበረ። ወረፋ አለ ነን
ወረፋ የለውም አለ የለም።
የለም አዎ ወረፋ የለውም። ወደኛ እስኪ አንድ ለመምጣት እሺ።
የፈለጉት አ ወይ ፈለ ፈለግነው አዎ፣ በ- ማለት ነው።
አ አምቡላንስ እና አዎ ወደ እናንተ እንመጣለን ነበር።
እሺ እንድራክልዎት እንዴ?
አ ቆይ አንድ ሌላ እንትን ዶክተሩ ልስጥና ምን እንደሚለው ከነሱ ጋር አውሩ እ እሺ
እ ሄሎ ሄሎ አቤት አቤት
እሺ ምን አልሽኝ?
እ፣ ከየት ወደ የት ነበረ? አምቡላንስ አይደል የፈለጉት?
Okay ውዳሴ ነው ከአቤት ሆስፒታል ነው ዋሽንግተን ነው የደወሉት።
እ ዋሽንግተን ነው ዋሽንግተን ነው። እሺ አቤት ሆስፒታል ነው ለማንኛውም።
MRI ነው የፈለጉት።
አዎ ምን MRI? የምን MRI ታዝዝላቸው?
የ thigh ና pelvic ነው።
እሺ አምቡላንስ እንላክላቸው።
አዎ አምቡላንስ። አዎ በአምቡላንስ።
እሺ እሺ
እሺ